Hello አቤት ደህና ዋላችሁ?
እግዚአብሔር ይመስገን። YouTube ነው ምን ልርዳዎት።
የስራ ማስታወቂያ ወጥቶ አይቼ ነበረ
እሺ፣ ምን ላይ YouTube ላይ
እሺ፣ YouTube ላይ ቪዲዮውን ያዩበት ከስር link አለ። በ link ኡ ይመዝገቡ።
አዎ እኮ ይመዝገቡ የሚል link ም ተለቋል። ግን እሱ link ስንነካው አይመጣም፣ ሌላ ነው የሚመጣው።
Donkey Tube ላይ ነው አይደለ ያዩት አዎ አዎ እኮ ለመመዝገብ ይሄንን link ይከተሉ የሚል description ላይ አለ።
አዎ እዛ ላይ ሲገቡ ያገኙታል። ሁሉም እሺ ሰው ኦንላይን ነው apply የሚያደርገው።
እሺ እሺ